Hello hello ወይ
ጤና ይስጥልኝ። እንትን ፈልጌ ነበር ምንድን ነው ኮንትራት ይሄዳል እንዴ አምቡላንስ ወደ ክፍለ ሀገር ወዴት ክፍለ ሀገር እ፣ አምቦ
አምቦ ለመቼ ነው የተፈለገው
እ፣ እንትን ነው ማለት ወላድ ይዞ ለመሄድ ነው። ከዚህ ነው የምትወልደው ግን ወደ እዛ ይዞ ለመሄድ ነው።
ከወለደች በኋላ ነው ወይንስ አ አ Okay ለመቼ ነበረ
ያው exact አላወቅኩም፣ ግን already ደርሳለች። ግን in case እንትን ካለ ለማወቅ ነበረ።
ይቻላል እንሄዳለን
እሺ፣ cost ኡን ማወቅ እንችላለን።
እሺ ኪሎ ሜትሩን ኢንክ- እ፣ የምታውቁት ከሆነ
እ።
ለምሳሌ መቶ ሰላሳ ኪሎ ሜትር ከሆነ
እሺ፣ እም፣ መመለሻችንንም ጨምሮ ወር ደግሞ መነሻችንም ጨምረን ስለሆነ calculate የምናደርገው በሁለት አባዝተን መቶ ሰላሳ ሁለት መቶ ስልሳ ይሆናል።
አ So በ basic አምቡላንስ ደግሞ የምናስከፍለው ስልሳ አምስት ብር ነው። ስለዚህ ሁለት መቶ ስልሳም በስልሳ አምስት ብር አብዛ- አባዝታችሁ በኪሎ ሜትር ስልሳ አምስት ብር ስለሆነ የምናስከፍለው አ ያው total ኪሎ ሜትሩን በሁለት ተባዝቶ የ- በስልሳ አምስት ብር ማባዛት Total የሚመጣው price ኣችን ነው።
Okay okay። ክፍያው እንደዛ ነው።
ያው ክፍያ ጋር ግን specific እችላለሁ ምናልባት መጠበቅ የምችል ከሆነ
ምን
ex- ማን ነው ትክክለኛ ሂሳቡ ልነግራችሁ እችላለሁኝ።
እሺ፣ አ ኪሎ ሜትሩን ከነገርኩት እ፣ ታወጪዋለሽ ማለት ነው።
አይ ዞሮ ዞሮ ግን ም ስላለ እም፣ እስቲ ጠብቀኝና ልንገርህ።
እሺ እሺ፣ እጠብቃለሁ።
እሺ እሺ። አምቦ አይደለም አዎ።
መቶ ሀያ ስድስት ኪሎ ሜትር ነው የሚለው።
እሺ እም፣ አንድ ጊዜ ጠብቁኝ።
እሺ
እሺ መቶ ሀያ ስድስት ኪሎ ሜትር መቶ ሀያ ስድስት ሲባዛ በሁለት ሲባዛ በስልሳ አምስት አስራ ስድስት ሺህ ሶስት መቶ ሰማንያ ብር
አስራ ስድስት ሺህ ሶስት መቶ ሰማንያ ብር እሺ እኔም አመሰግናለሁ። እ፣ እዛ በዚሁ ስልክ ነው የምደውለው ያኔ።
አዎ አዎ በዚህ ስልክ ነው የምትደውሉት።
እሺ order ማድረግ ይኖርብናል ወይስ ቀጥታ?
reserve ስለማንይዝ ያው አምቦ ሲሆን ከመሸ በኋላም ስለማንጓዝ በጠዋት እንዲሆንላችሁ በጊዜ ደውላችሁ አሳውቁን። ዛሬ Okay።
ከመሄዳችሁ ከአንድ ቀን ቀደም ብላችሁ
እሺ አስራ ስድስት ሺህ ሶስት መቶ ሰማንያ አዎ 16380 መልካም። እሺ እኔ